ጤና ይስጥልኝ በሽት ቤት ቤቲ ነኝ።
ብር transfer አድርጌ ነበር አልገባልኝም።
ስንት ብር?
አስር ሺህ ብር።
በዚህ ስልክ ነው?
አዎ።
እሺ አንዴ ጠብቀኝ check ላድርገው።
ምን ነው?
እሺ አስር ሺህ ብር ወደ ብሩክ ከባድ አይደል? አንድ ሺህ ሰላሳ ዘጠኝ አዎ፣ አርባ አራት ስልሳ አራት ስድስት ሰባ አንድ ላይ አዎ፣ አዎ።
ያ confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
አይ ተደወልን። አመሰግናለን። መልካም ምሽት።